ያው አሸንፎ ሁሉም ጋር ይሸንፋል።
በጣም ምንድነው ኦሎምፒክ እና ምንድን ነው የሚባለው ማራቶን ያሸንፋል እሺ
አንደኛ
አዎ አባ Nice
ምንም በቃ አያሳይም አይሰራም ጭራሽ
Wow ምን ቆይ አንዴ ልደውልልህ መልሼ ወንድሜ ስለሆነ check አድርጎ እንዲነግር Hello ጤና ይስጥልኝ
Hello
ሰላም ከቻፓ ነበረ የምደውለው ከየት?
ከቻፓ የ national ID ምዝገባ አድርገው ነበር አይደል እ
ደርሶታል ተቀብለዋል
message ኡ ደርሶኛል።
እ መቀበልስ ኧረ የለም
እሺ check እያደረግን ነበረ በሰማንያ አምስት ሰላሳ ስድስት ደውለው መጠየቅ ይችላሉ ሰላሳ አምስት ሰላሳ ስድስት ሰማንያ አምስት ሰላሳ ስድስት ሰማንያ አምስት ሰላሳ ስድስት አዎ
እሺ
እሺ እሺ